ሄሎ
አስጠለኝ ቴሌን ስቶንስ አዎ ልክ ናት። ምን ልርዳዎት?
የትኛው ብራንች ነው ይሄ?
ሄድ ኦፊስ ነው።
ሄድ ኦፊስ ነው። እሺ አሁን ልደታ ያለው አንድ አክሲዮን ገብተን ነበር።
ገዝተው ነበረ።
አዎ እና ዶክመንት ወረቀቱን ልክላለሁ ብሎኝ ነበረ የሚባል ሰው ስልኩን አያነሳም። እ?
ስሞትን ማዘበል እ?
ስሞትን ማዘበል የእርሱን ስም ዳንኤል በለው ስልኩን አያነሳም። እኔ ትላንት እ፣ እንደዚያ እንትን ብዬ ነበረ እኔ ያለሁበት ዶክመንቱን የት ትራንስ አካባቢ ነው ስልክ?
ብሩን transfer አድርጌው ነበረ እሺ በሀያ ሁለት ቤት ስልክም ባለፈው ደውለው ነበር።
ሀያ ሁለት ቤት አዎ በቃ አሁን እ፣ እሺ፣ አ- document ኡን ፈልገዋለሁ። እኔ ቁጭ ብዬ እየጠበኩት ነው። ቀኑን ሙሉ እንዴት እጠብቃለሁ document?
okay ዛሬ እየጠበቁ ነው እንዴ? የት ነው?
ታዲያ አ- ይኸውልህ እሺ እኔ በቀደም ነው ምናምን ነው አክሲዮኑን የገዛሁትኝ።
okay tran- ብሩን transfer አድርጌያለሁ።
እሺ document ኡንም ውል ሞልቻለሁ። ያን ሁሉን confirm አድርጎ እንዲልክልኝ ነው። con- ስልክ ቢያነሳልኝ ጥሩ ነበር።
ሰርተፍኬቱን አይደል የፈለጉት?
አዎ document ኡ ማለት ነው። እኔ እኮ እንትን ሳደርግ በ- በየቀኑ በየሰዓቱ ነው የሚደወለው። ግን እኔ ብር ከከፈልኩ በኋላ ለምን ስልክ የማይነሳልኝ?
እሺ እሺ ይቅርታ አሁን እ፣ እነግረዋለሁ።
ንገረው።
እሺ እሺ